እንዴት ናላችሁ? ሰላም ናችሁ። ከሜክሲኮ ትራንስፖርት ዘርፍ ነው የምደውለው። ማን ነው እንትና ስልኩ እንትን ሆነብኝ። ማን ነው ፋኑኤል የሚባል ልጅ ፋኑኤል ነው ማን ነው? የመስከረም ወር የሁለት መኪናዎች በተደጋጋሚ ነገር plate number ያዥልኝ። ሰባ ሰባት ዜሮ ሰባ plate number ሶስት ሰባ ሰባት ዜሮ ሰባ plate number ሶስት ዘጠና ስድስት ዘጠኝ መቶ
ሶስት ዘጠና ስድስት ዘጠኝ መቶ
ዘጠኝ መቶ ዘጠና ስድስት ዘጠኝ ዜሮ ዜሮ ማለት ነው።
okay እሺ እሺ
እነዚህ ክፍያ እንትናቸው ቶሎ ይምጣልኝ ተዘጋጅ